hello ሰላም
ወየ ሰላም ነሽ?
ሰላም ነኝ። አዎ ወየ አሁን ነግሬሽ ነበር እኮ picked up ተባለ። ምንድን ነው
የም- የትኛውን order ነው?
ይሄ አሁን የነገርኩሽ አስራ ሶስት አስራ አምስት ላምበረት ያልኩሽ pin ኑን አስተካክልልኝ ያልኩሽ አስራ ሶስት አስራ ሶስት አስራ አምስት አስራ ሶስት አስራ አምስት አልከኝ። አሸናፊ ነህ አለ።
አ አ አሸናፊ ነኝ።
okay ምንድን ነው picked up? OK ምግብ ቤት አላወጣሁም ገና።
አረ ገና እዚህ ቁጭ ብያለሁ እኮ አልሄድኩም ገና pin ኡ አልተስተካከለማ።
OK እኔማ አስተካክልልሃለሁ። እኔ አስተካክልልሃለሁ። እሺ አንተ time ኡ እንዳያልፍብህ።
እኮ አሁን picked up ተብሏል የት እንደሆነ አይ- አያሳየኝማ።
እሺ ቆይ አንዴ ልሂድ።
ሚኪያስ ይላል እንጂ ምግቡ ምግቡ ምግቡ እኮ ነው ሚኪያስ በርገር።
ቆይ ይሄ አንዴ።
በቃ ይመጣ። ወይ ቆይ አትስከው አንዴ ኢ- load እያደረገ ነው። ቆይ ከሚኪስ በርገር ነው እንትን ነው ይመስለኛል። picked up ተብሎ አይደለም። እሺ ወደ ኋላ ተመልሶ ነው order ኡ። ቆይ ልጠይቅልህ ለምን እንደሆነ አላውቅም።
እስኪ check አድርጊ እስኪ።
እሺ ቆይ አንዴ እኮ አትስከው።
የ customer ኡ እንደገና ሚኪያስ በርገር ይላል የ customer ኡ ላይ ማለት ነው።
I think ወይ edit እየተደረገ ይመስለኛል።
እስኪ እንደ እንትን በይ እሺ እሺ አድርጊልኝ እሺ ሰላም እሺ እሺ pin ኡንም ደውላለሁ።
በዛው አፍተ- እሺ እሺ እሱን አስተካክልልሃለሁ።
እሺ እሺ ሰላም እሺ እሺ
እሺ